ጤና ነው ፕሮግራም ይችላል የባኮመንት ጉዞ መረጃ ልስዶ
ጤና ይስጥልኝ።
ጤና ይስጥልኝ ደንበኛችን
ለፓስፖርት እንትን ለማድረግ ፈልጌ
ያሉ
ለፓስፖርት ለቤዛ
እሺ
እሱን ፈልጌ እንትን ሜሴጅ እንትን ይገባል ምናምን ስሉ ሰምቼ
ፓስፖርት ፈልገው ነው ፓስፖርት ለማውጣት ነው
ያው ተመዝግቦ ነበር። ያው የኔ ሳይሆን የሰው ነበር።
እሺ
እንደዛ ስለቆየ እንዴት ነው ብዬ ነው
አሻራ ሰጥተው ነበር አ